አቤት ጤና ይስጥልኝ። ኮዱ አልለቀቀም አለ betting።
ምን አልከኝ?
ኮዱ አልለቀቀም አለኝ የ betting ወረቀቱ።
ኳስ ነው?
አዎ።
እሺ cashier code ንገረኝ።
እሺ አስራ አራት አስራ አራት ዜሮ ዘጠኝ ዜሮ ዘጠኝ
ዜሮ ሰባት ዜሮ ሰባት አርባ ስምንት አርባ ስምንት እሺ ሁለት ጨዋታ ልወስዳለሁ። እሺ በጨዋታ ቃያለሁ።
አዎ እሺ ሌላም አለኝ።
እሺ ይቻላል። እየሰማሁ ነው።
እሺ ልንገረው ሌላ አዎ
እሺ፣ እሺ አስራ አራት እሺ
ሀያ ስምንት እሺ
ዜሮ ዜሮ ዘጠኝ እሺ ዘጠና አንድ
ይህም ሁለት ሶስት ጨዋታ ልወስዳለሁ። እሺ በቃ እሺ፣ አመሰግናለሁ።
ችግር የለም። መልካም ቀን።
መልካም